የለም።
ያለው ተመስገን
ሰላም የኔ ጌታ እንዴት ዋልክ?
እግዚአብሔር ይመስገን። ቢኒያም እባላለሁ። ጉዳዩን ድርጅት ነው የደወሉት።
አዎ ጉዳዩን ነው የደወልነው፣ እውነት ነው።
እሺ ስራ ፈልጌ ፈልጌ ነው።
እሺ፣ ሙሉ ስሞትን ይንገሩኝ።
ቢኒያም ከተማ
ቢኒያም ከተማ። ቢኒያም የሚጠቀሙት ስልክ ይህንን ነው?
አዎ ይሄንን ነው። ሞክሼንን አጋጣሚ ስድስት አዎ፣ አስራ አራት ዘጠና ስድስት እድሜዎት ስንት ነው?
አርባ አርባ የመኖሪያ አድራሻዎት
እ አዲስ አበባ የት አካባቢ?
አሁን ወደ ሰባ ሁለት ነው እየኖርክ ያለው ለጊዜ።
ሰሚት።
አዎ ሰሜን።
እሺ በምን ሙያ ነው እኛ ጋር መመዝገብ የፈለጉት?
እኔ እንግዲህ ያው እንትን ነው ሚሊሻ ነበርኩኝ እና በሚሊሻ እሺ።
ሙያ ነው ክፍለ ሀገር ሳገለግል የነበረው።
እሺ ከአስር ነው የተማርኩትም ያው ያለኝ ሙያ እሱ ነው።
ስለዚህ ስለዚህ አሁን በምን ሙያ ነው ያሰቡት? ምን በቃ ነው መስራት የሚሆነው ይችላሉ?
አይደለ?
እ?
አዎ ጥበቃ ጥበቃ ነው።
security አዎ።
guard ሊያዝሉ አዎ አዎ
እሺ ቢኒያም መረጃውን ይዣለሁኝ። እ፣ እሺ።
ቴሌግራም ቻናል አለን እኛ እ፣ በዚህ okay።
በጥበቃው ብቻም ሳይሆን አንዳንዴ ሌሎች ስራዎችም ሲመጡ post አሃ።
ስለምናደርግ እሱ ላይ ይከታተሉና መስራት የሚችሉት ስራ ከመጣ እዛ ላይ ወዲያውኑ እዛው ላይ ባለው ስልክ ደውለው መስራት ይችላለሁ ብለው ያሳውቁናል።
እሺ እሺ አሁን እሺ።
link ኡን በ message እልክልዎታለሁኝ እሺ።
የቴሌግራሙ። እሺ በቃ፣ መረጃውን በቃ።
ከየት ነበር ያገኙት ቢኒያም ስለኛ?
እ አጋጣሚ የኔ ወንድም አለ እዚህ እንትን አካባቢ የሚኖር ቄራ አካባቢ ቄራ። እሺ አ እና እስቲ ሞክር እዛ ብሎ ደውሎልኝ በጣም ጥሩ። በቃ አሁን እልክልዎታለሁ እየተከታተሉ ይደውሉልን። እኛም እንደውልና አንድ ቀን ጠርተን orientation እንሰጦታለን እዚህ እሺ የኔ ጌታ እሺ፣ መልካም አመሰግናለሁ ቀን።
በጣም እሺ።
እሺ